hello hello ከቢቴ ነው የምንደውለው። አሁን ደውሎ ተቋርጦ ነበረ።
እሺ እሺ እናት
እሺ ደንበኛ ምንድን ነው ያጋጠሙት ብልሽት?
ድራፍት ድራፍቱ መግ- መግጃው እንትን አይልም አይወርድም ድራፍት እንዳለ አሎ
መስመር ላይ ነኝ ደንበኛችን። tap ኡ አላወርድ ነው ያሉት።
አዎ tap ኡ አላወርድ አለ አዎ
ይቅርታ ምን አሉኝ? ድምፆት tap ኡ አላወርድ አለ tap ኡ አላወርድ አለ እናት አይሰማም አሁን ይሰማል። ይቅርታ አ tap ኡ ነው አሉ አላወርድ ጆን- አለ ጆን ጃምቦስ ነው አደለ? ቤተሰብ አ አ አ ሰሚት
ይሰማል።
ይሰማል አንቺ ይሰማኛል እናት
እሺ ሰሚት በፔፕሲ አካባቢ ነው የሚገኘው ቤቱ።
ፔፕሲ ክላ ወደ ኮንዶሚኒየም ኮንዶሚኒየም ውስጥ ወደ ሰዓት አደገው ማለት ነው